ትንሽ ሄሎ ሄሎ ሄሎ
ወይዬ
ምንድን ነው አይሰማም ስልክህ እኮ አዎ ኔትወርክ ነው ኢንተርኔት ትንሽ ጠፋ እሺ
እና እስካሁን አላ አልተነሳም አሉ ብላን አልተነሳም አልተነሳ ብያለሁ ነው እግዚአብሔርን ማለት ምን ይሻለናል እናት ፕላን ካልተነሳ እኮ ገና ሊያመሽ ነው ማለት ነው
አትሄዱም እንዴ እናንተ እየጠበቃችሁ ነው አዎ እና አንተ እንግዲህ አትሄድም እንዴ አንተስ እኔማ በቢሮ መኪና በቃ እየሄድኩ ልመጣ ነው ልሄድ ነው በቃ እኔን ይዘህ ሂድ በዚህ
አይ በአንተ ላይ ይዝ አንተን የሚይዛለሁ እ?
አንተ ፖሊስ አይዝም ፖሊስ አይዝም ፖሊስ ያስጠላዋል እሺ እንደዛ ካላችሁ በቃ ወይ እን- እንገፋለና ከኋላውን ተሰባስበን
ግብ ወደዚያ
እ? እ?
ስማ እኛ በዚህ በእንትን ነው የምንሄደው በአስራ ስምንት ምናምን በዚህ በ- በምንድን ነው ወንጌት እግዚአብሔርን በል በእውነት
በቃ እሺ።
እ፣ እዚህ በቃ እየጠበቅኩ ነው ቢሮ በቃ እየመጣ ነው መኪና
አይ ጥሩ እሺ እሺ ደውል ግን አይ ትበል ለሰውየው ደውልለት ልደውልለት ነው ለሰውየው ልንገራችሁ ለማ ለማ ለሹፌሩ ለሹፌሩ
ምን ሲደውልህ አጣራ እስኪ ምን እየጠበቁ ነው የሚቆይ ከሆነ ወይ ይሄዱ ወይ በአማራጭ በለዋ እየደወል እንትን እደውልላችኋለሁ በቃ ጠብቁኝ ምናምን አለና ሰጥ አለ እኔ ከዛ በኋላ አልደወልኩም አሁን እኮ እስኪ ደ- ደውልለት እስኪ እየጠበቅን ነው በለውና ንገረኝና ወይ በአማራጭ በታክሲ ምን ሄዳለን እሺ እሺ የጎድጓዳ ሰውዬ